ጤና ይስጥልኝ ሁሉ ስፖርት በኩል ነው።
ያን ቴሌብር payment አልመጣለም።
ቴሌብር ፔመንት አሀ አልመጣለም።
የትኛውን ቴሌብር payment አልመጣለም?
ከሁሉ ስፖርት ከዛ ብር ላስገባ ፈልጌ ነበር።
deposit ለማድረግ ነው።
እ?
deposit ለማድረግ ነው። ገቢ ሊያደርጉ ፈልገው ነው።
አዎ እሺ ሌላ method ስላለ እኛ በምንሰጠው ስልክ ቁጥር ገቢ ያደርጉና እ፣ እኛ ደግሞ ወደ እርስዎ የሁሉ ስፖርት account ገቢ እናደርግሎታለን።
አዎ፣ በምን ላክላቸው?
እሺ ስልክ ልስጦት ያዙ።
ስልክ አዎ የቴሌ ብር ስልክ ማለት ነው።
እሺ፣ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ
እም፣ እዛ ላይ ላስገባ?
አዎ ፍትህ አምላክ ማሪ የሚል ነው። እዛ ላይ አ- አስገብተው ለእኛ አ- ደግሞ ወደዛ ልላክ ብሩ።
በቴሌግራም አዎ ለእኛ ደግሞ እሺ።
በቴሌግራም ስሞትን የሁሉ አ- ስፖርት acc- account ኡ ስልክ ቁጥሩ እና አ- ያስገ